hello ወይ ቃላት ሰላም ነው ደህና እግዚአብሔር ይመስገን።
አለህ እንዴ?
አለን አለን።
እ አይ shop ነህ?
አዎ አዎ አንዴ እንትን ልበል ልልክ ነበረኝ እንዴ እስኪ accept በለኝ ላኪልኝ።
ተጭኗል game።
እሺ።
እንትን አዲሶቹን game ኦች አያቸው እንዴ?
አ፣ ብዙ አላየሁም ማለት እንትን ላይ አይቻቸዋለሁ፣ ግን እ።
እ፣ ብዙም እንትን አላሉኝ ማለት አልገቡኝም።
አልገባህም?
ብዙ- አዎ፣ እንትን ልበል ብዙ ወይስ ሰው መሞከር እየተጠቀመም አልፈለግም?
ስላልሆነ
ሞክረኸዋል እንዴ?
አልሞከርኩትም።
እንዴት በቪዲዮ አወቅህ?
ከ- ከ- ማለት ቪዲዮ ላይ የተላከልኝን ነው ያየሁት።
እኮ ማለት like ያው game ኡ ካልተጫነና ካልሞከርከው ሰው ይፈልገው አይፈልገው ማወቅ አይቻልም ብዬ ነው።
እሺ፣ ወይ ሌላ እሺ system ይሄ አይጭምኛል።
አንቺ- እሺ አይ normally እሺ።
አሁን እንትን አይባልም ስትፈልግ ነው ግን offline ነው የሚለው አብራውን ነው access እሺ እሺ። አይ በእንትን hotspot ስለ መብራት ስለሌለ hotspot ነው፣ ለዛ ነው ነው እንዴ?
በስልኬ እሺ፣ በቃ።
hotspot ነው ማለት እሺ እሺ አብራውን ነው እሺ።